Hello ሰላም እንዴት ዋሉ?
እግዚአብሔር ይመስገን። እንዴት ነው?
አሜን እግዚአብሔር ይመስገን።
እስኪ ንግድ ንገሪኝ። ክፍያ ነበረ ተመዝግባ አለም ሙልጌታ የምትለው ንግድ ባንክ ልከፍል
አንድ ሺ አንድ ሺህ ሀያ ሰባት ሀያ ሰባት
ሰማንያ አራት ሰማንያ ሰማንያ አራት ዜሮ ስድስት ዜሮ ስድስት ዜሮ አራት
ዜሮ አራት አርባ አራት ቢኒያም መለሰ ነው የሚለው። እሺ?
እስኪ አ- እስኪ እንደገና ንግ አንድ ሺህ ሀያ ሰባት ሰማንያ አራት ዜሮ ስድስት ዜሮ አራት አርባ አራት አርባ አራት አራት ብቻ
ቢኒያም
ቢኒያም መለሰ አርባ አራት አይደለም የእኔ ወንድም ይቀሳል።
እሺ
አንድ ሺ ሀያ ሰባት እ ሰማንያ አራት እ ዜሮ ስድስት እ ዜሮ አራት እ አንድ አራት ብቻ
አንድ አራት አራት አዎ
አንድ አራት አራት አይደለም አራት ሀያ አራት
ሲሰሩን ያስማ ልንገሮች
አንድ ሺህ እሺ ሀያ ሰባት እሺ ሰማንያ አራት እሺ ዜሮ ስድስት እሺ ዜሮ አራት እሺ
እ አንድ አርባ አራት
አንድ የሚሰዋትና አራት ብቻ እሺ እሺ
ግልጽ ነው?
ቢኒያም መለሰ ቢኒያም መለሰ አዎ አዎ
እሺ እንትን ስንት ብር ነው የማስገባው ሙሉ ክፍያ ነው አስር ሺህ ብር
ዛሬ አዎ እ?
ሙሉ ሙሉ ክፍያ ነው የሚቻለው።
እሺ
ግልጽ ያልሆነ ጥያቄ አለ?